ሄሎ
አቤት አቤት
ሰላም ጤና ይስጥልኝ ዲዲቢ
ግን የጭስም ካርድ ይቆራረጣል።
የቴሌቪዥን ደንበኛ ከሆኑ በየቀኑ ትኬት ስለሚገባሉ ካሎት balance ላይ ይቆርጣል
እ?
ካሎት balance ላይ ይቆርጣል። የቴሌቪዥን ደንበኛ ከሆኑ
አዎ ለማስቆ- ለማስቆረጥ ፈልጌ ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ስድስት ቁጥር ላይ ለማቋረጥ የሚላለ እሱን ይጫኑ።
እሺ ኮከብ ሰማንያ ዘጠኝ
ኮከብ ኮከብ
እ?
ኮከብ አዎ።
ዘጠኝ ሰማንያ አምስት መሰላል
እሺ እሺ።